ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበረ ደውሎ
እሺ ያልደረሱት product ነበረ እንዴት?
አዎ አዎ አዎ okay ይሁን ነበረ
እንትን ድንች ነበረ ድንች ዘጠኝ ኪሎ አዎ በሀያ ዘጠኝ የታዘዘው ነው።
አዎ
okay ነገ የት ነው መቀበል የሚችሉት? ለ ካሳንቺስ እንደራሴ ጋር እሺ ካሳንቺስ
እንደራሴ ጋር ነገ አዎ ነገ ሆም በሚለው ላይ ሊስቴ ላይ አለ እሺ እሺማ።
እናመሰግናለን። እሺ፣ መልካም ምሽት።
እደውላለሁ
ይሄ በእንግዲህ